order ይዤ ነበርና
እሺ ይሰማኛል።
ምግቡ ይስተካከል ተብሎ ተስተካክሎ እንደገና ደግሞ ሙሉ ለሙሉ ጠፍቷል። አሁን order ወይ አይሰማም ወይ ይሰማኛል። order ይዤ ነበረ ከቤት እሺ ከዛ አሁን ምግቡን ላነሳ ሲል ምግቡ application ኑ ላይ ጠፍቷል።
ንገረኝ ኦርደር ነበርክን?
ኦርደር ነበርና ቆም ጠፋል ጭራሽ ምግቡ ግን ታዘዘው ሁለት ማለት ታዛ ይዘት ሄደ ነበር ያሉኝ ደግሞ አይ ለማድረግ ከሌለ እሺ ካንስል ሆኑን ወይስ ምንድን ነው? ለምንድን ነው ያሳየ ምግብ ቤት ጠፍቷል ጭራሽ እ በርገር ጊኒ ቤት
ማነው ስምህ? ካንተ እኔ ሰው ወይ
ሄሎ አቤት ይሰማኛል።
ሄሎ አይሰማም?
ማኛል ማነው ስምህ?
የኔ ሰው የኔ ሰው
የኔ ሰው ማ ገብሬ
ነው? ገብርኤል አትጋው
ሰው ልጆች አገኝ ሄዳ
ዛሬ ኔትወርኩ ምን ተለየ ነው በጣም
ማን የተደወለ የተደወለ ነበር አሉ።
እዛ ነው የሚለው
ከበርገር ጊኒ አይደል?
አዎ።
ሄሎ የኔ ሰው ወይ
ሄሎ የኔ ሰው እንደ ያሳየሽ በርገር ጊኒ እ፣ አዎ።
ምንድነው ሁለት እ፣ ማርገሳ ፒዛ አዎ
አዎ እኮ ታዲያ አንድ አይደለም። ለምንድን ነው አንተ ማለት እኔ ጋር order ኡ የለም ሳይሉ
ክፍል ላይ ማለት
ማለቴ ኦርደር የምንጠብበት ሰውዬው ደውልበት ላይ የለም
አንተ ሞታየህም አፑ
እ
አፕሊኬሽኑ ላይ ታየህ አዎ የለም ጭራሽ ጠዋል
ባንዴ እሺ፣ አሁን ምግብ ቤት ሂድና ለማንኛውም ጠይቃቸው። እኛ ኦርደር በቃ።
ነምበሩ እነግርሃለን። ኦርደር ነምበሩ ስንት ስንት መሰለ? አዎ ዘጠና ዘጠኝ ዘጠና አምስት ነበረ ዘጠና ዘጠኝ ዘጠና አምስት
ዘጠና ዘጠኝ ዘጠና አምስት በርገር ግን ስልካቸው ልስት
አይ እነሱ አለኝ ችግር የለውም እስከ ቁጥር የሰሩ ነው እንጂ
በርገር
እሺ ያዝ አይ፣ በቃ እሺ እሺ በቃ እና እንዴት ነው የማደርገው ፊኒሽድ ለማለት እኛ ወይ እ finished እኛ ለማለት
እና እኛ please በቃ እሺ እደውላለሁ እሺ ደውልልኝና please ላለው እሺ እሺ እደውላለሁ